ወንድም አገኝ ይቅርታ፣ አይተዋል ተመልክቶልሃል እኮ አሁን balance ላይ ማለት ነው አንድ ሺ ሁለት መቶ ስልሳ ሁለት ብር ነበረ። ከዛ ከአንድ ሺ አንድ ሺ ሁለት መቶ ስልሳ ሁለት ብሩ ዘጠኝ መቶ ሰላሳ ሶስት ብር order ሰራ አይደለ? በዘጠና ሰባት ሰላሳ አንድ ከዛ ዜሮ ዜሮ ነበር።
አዎ ዜሮ ዜሮ ነው።
refresh አድርገው አሁን ሶስት መቶ ሀያ ስምንት ብር ከስልሳ ሳንቲም አለ።
ተመልሳ ሶስት መቶ ሀያ ስምንት ብር ከስልሳ አምስት ሳንቲም አለ። balance ውስጥ check አድርገው ተመልሱ ላል እሺ፣ እሺ፣ አመሰግናለሁ።
refresh አድርግና check አድርግ።
እሺ፣ እሺ።